ሄሎ hello ሰላም ነው?
ሰላም እንዴት ነህ?
አለን አለን።
አለን።
እንትን check ላደርግ ነበረ አሁን አዲስ የምንወስደው ማሽን ላይ እሺ credit sales እና cash sales ማድረግ ይቻላል አይደለ? ለ- ወይስ cash sales ብቻ ነው ያለው?
cash sales ም አለ credit ም አለ።
credit ም አለው ላዩ ላይ?
አዎ ሁለቱም አለ።
okay
ከዛ በቃ።
አንተ በምትፈልገው cash ላይ ከሆነ በ cash ትቆርጣለህ፣ credit ከሆነ ደግሞ credit ላይ ትቆርጣለህ።
በጣም አሪፍ። እሺ ይሄን ቼክ ላደርግ ነው። ቴንክ ዩ እሺ